ጊዜው ከሞላላት እኔ ቆሜ ላልቅስ ወዮ ጎዴ ገላካታሁ ብርቱ ሰው ነበርኩኝ መውደድ ያልነበረኝ ስንቱን ዞሬ ዞሬ ስንቀቡ በሷ ላይ ቀጣለኝ ሄዳወለች ስላት ሄዳለች መሆኑን ምነካኝ ትላለች ሄዳለች ሄዳለች መሄድ ማለሰች ሄዳለች ነይ ስላት ሄዳለች መሆኑን ምነካኝ ትላለች ሄዳለች ሄዳለች መኬድ ማትሰች እዚያም እዚያም ስትረስ ጊዜው ከሞላላት እኔ ቆሜ ላልቅስ ወዮ ጉዴ ላሳት ብርቱ ሰው ነበርኩኝ መውደድ ያልነበረሽ ስንዞር ዞሬ ዞሬ ስንቀው በሷ ይቀጣል ታይት ያትበል ወጥቶ ግድግልም ትቀደር ጉዱን እስኪያሳየህ የጉውለው ማደር ነገው ነበር እውን ተመክሬ ይነግር ሰው የለም ይጦሰኛ ውግሬ በልሆዴ በልሆዴ በልሆዴ በልሆዴ ደርሰዋልኝ ደርሰዋልኝ መቼም ወደዋልልኝ ሄዳዋለች ነይ ስላት ሄዳለች ምነካኝ ትላለች ሄዳለች ሄዳለች መኬድ ማትሰ ታየው ክርክሩ ከክር ጋቻና የሞላለት ዘመን ይከዳል ይጥላል ሲያውቅ ለሞት ያለነው ባይጠይቅ የለም እኔም ያስናቀኝ ማጣት የለም ድህነት የለም ሽቅ ዝም አልወጣሁኝ ቁልቁል አልወርድላት መቻት መሰከለ መውደብ ላይ ባለ በልፈሰሰ እንባዬ ውስጤን አታቃጥለው እንዴት እርም ይበላል ወዳጅ አሰናብተው በልሆዴ በልሆዴ በልሆዴ በልሆዴ እርሶዋልኝ እርሶዋልኝ ችሞለዋልኝ ሄዳዋለች እኔ ቆሜ ላልቅስ ወይ ወዴ ላትታታ ብዙ ሰው ነበርኩኝ መውደድ ያልነበረኝ ስንቱን ዞሬ ዞሬ ስንቅቡ